ሌላው የሬስቶራንት ሰራሳት ኮንፊርም አድርግ። አዎ ሄሎ ሄሎ ሄሎ ሄሎ
ኧረ በእናትህ አንሱ። ምንድን ነው ገና ሲደወል ነው እንደ የሚቆረው?
ሄሎ አይሰማም?
ይሰማኛል። ምን የሚቆጥር ስልክ ነው እንደ ያስቀመጣችሁት? ያ በዛኛው ስደውል አይነሳም።
ያኛው ስልክ አይሰራም። በዚህኛው ነው መጠቀም ያለባችሁ።
እና እየቆጠረ ነው እንደ የሚደውለው?
እሺ፣ order ነበረ ስንት ነበር?
ዜሮ ስልሳ አምስት ዜሮ ሰባት ምግብ አልወጣልኝ። check አድርጊ።
ስልሳ አምስት ዜሮ ሰባት አዎ ቶሎ እንዲያወጡልን